Hello ሰላም አለን። ሰሞኑን ሰሞኑን ከቻፓ deposit አድርጌ እስካሁን ግን አልባ እሺ፣ ስልክህን ትነግረኛለህ?
እ?
ስልክህን ትነግረኛለህ?
የቤት ስልክ ቁጥር ወይ የቤት የሲቢ ስልክ- አይ የቤት ስልክ ዜሮ ዘጠኝ- እ፣ አይ ሰባት
እ?
ሳፋሪ ነው ሰባት እሺ ሰባት ዜሮ ሶስት እሺ ሰማንያ እሺ ስልሳ አንድ እሺ ሰማንያ ሰባት ሄሎ Hello እያየሁልህ ነው።
እሺ
እሺ ስንት ብር ነው?
እ፣ መቶ ሀምሳ ብር እና አርባ ዘጠኝ ብር ነበር መቶ ብር እና ሀምሳ ብር ለየብቻ ነው።
እ? አይደለም መቶ ሀምሳ አንድ ላይ
ቀኑን ትነግረኛለህ?
እ?
ቀኑን ንገረኝ።
አሁን እ
ቆይ እነግርሻለሁ አንዴ ኧረ
እሺ ንገረኝ አባ።
አይ እሺ ጠብቂ ሄሎ እሺ ንገረኝ አባ።
ቀኑ ማለት ነው በ አንዴ በቴሌግራማችሁ ልላክላችሁ እሺ እሺ ትችላለህ። እሺ እሺ እሺ